ጤና ይስጥልኝ ቤስት ረዴት ነኝ የምንረዳው አብሮ ይስጥልኝ። የሆነ ትኬት ቆርጬ እኮ አልፏል። እንትኑ ግን X አድርጎታል። ምንድን ነው ችግሩ? ብዬ እሺ cashier code ኡን ንገረኝ ብዬ ዘጋው ቅድም።
ነው። okay፣ እሺ፣ እሺ፣ እሺ።
እሺ
አ- አስራ ሁለት
እሺ አስራ ሁለት አርባ ስድስት አርባ ስድስት ሃምሳ አራት
ሀምሳ አራት ስልሳ አምስት ስልሳ አምስት እሺ በቃ አይቼዋለሁኝ። check አስደርግልሃለሁ። እሺ አዎ የመጀመሪያው ነው።
ስልክ ልደውልልህ። አዎ አዎ ሶስት ለዜሮ አሸንፏል። ግን X ይላል።
አዎ ምንድን ነው?
አዎ፣ ልክ ነህ።
አዎ።
check አስደርግልሃለሁ። እሺ እሺ እሺ